Hello
አቤት አቤት።
investment bet
አይ ትናንት የቆረጥኩት ትኬት ነበረ።
እሺ cashier code ኡን ትነግረኛለህ?
እሺ ልካለሁ፣ ግን እስ- እንትን አላለም postponed ስለተደረገ ጨዋታው postponed ከሆነ ሀያ አራት ሰዓት ጠብቀው።
አሀ ሀያ አራት ሰዓት ይቆያል አዎ የትናንት ሆኖ አሁን ለምሳሌ ሁለት ሰዓት ከሆነ ዛሬ ሁለት ሰዓት ላይ update ያደርግልሃል።
ነው እንዴ?
postponed ከሆነ አዎ እንደዛ ከሆነ በ- ችግር የለውም። አዎ ቆንጆ እሺ።
ሰዓቱን አይተህ በቃ ሀያ አራት ሰዓት ጠብቀው።
አ ሲሞላው ከፈለክ ደውልልን፣ ችግር የለም። ግን check አድርገው። እሺ እናመሰግናለን። ቻው